hello ሰላም ጤና ይስጥልኝ።
ሰላም ነው ማይ?
እግዚአብሔር ይመስገን ሰላም።
order ማዘዝ ፈልጌ
እሺ
proceed እና ከዛ በኋላ አላልፍ እያለ እየመለሰብኝ
okay። ምን እያለ ነው የሚመልስቦት?
create group ይልና አዎ proceed ይላል።
ከዛ proceed ጋር ከደረሰ በኋላ ምንም አይነት ነገር የለም።
proceed ሲሉትስ ምንድን ነው ፕሮሲድ የሚሉት?
proceed ስለው ወደ ኋለኛው page ነው የሚመልሰው።
okay እስኪ አንድ screenshot አድርገው የላኩልኝ ምን እንደሚለው።
ወደ ማንኛው ወደ አሁን create group ወደሚለው ነው የሚመልሰው።
update አድርገው እስኪ ሞክ- ምንድን ነው ስልኮት? አንድሮይድ ሳምሰንግ ሳምሰንግ update አድርጎት አድርገው እስኪ እንደገና ይሞክሩት እና በዚህ ቁጥር ነው አ ያው እሺ እኔ እዚህ እጠይቅሎታለሁ።
እሺ እሺ